ጤና ይስጥልኝ ሁሉ ስፖርት ነው በኩል ልርዳዎት
በእናትሽ ከሁሉ ስፖርት ወደ ካቻ ትራንስ ድሮ ለማድረግ እምቢ አለኝ
ምንድን ነው የሚለውት
እና ፍጹም ነው የሚጽፍልኝ ቆይ ሰርጌ ልንገርሽ
ስክሪንሾት አድርገው ይላኩልን ቴሌግራም ላይ ልስጦት ስልክ ቁጥር ያዙ እሺ እሺ ዜሮ ዘጠኝ ሰባ ስምንት እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ዜሮ ስድስት እሺ
እሺ መልካም ቀን
እሺ